የተመኘሁት ሰላሜ በዛ ባንተ ያገኘሁት አላማረረም የሆነ አስጠንቆ አላማ ከለኔ ሁሌም በጎ ነው። እርካታዬ ነህ፣ እርካታዬ ነህ፣ እርካታዬ ነህ፣ እርካታዬ ነህ። ወግ ማረግን ወግ ማረግን ወግ ማረግን ወግ ማረግን አልሻም ሌላ ሌላ ነገር ምኞቴ አንተን ብቻ ማክበር የበላይ ሆነ በሕይወቴ ያንግስ መላውነቴ አልሻም ሌላ ሌላ ነገር ምኞቴ አንተን ብቻ ማክበር የበላይ ሆነ በሕይወቴ ያንስ መላውነቴ ሌላውማ